ሰላም እንዴት ዋልሽ?
ሰላም እግዚአብሔር ይመስገን።
HRCT የተነሳ ከዘውዲቱ ነው የምደውልልሽ።
ከምን?
ከዘውዲቱ ሆስፒታል እሺ፣ HRCT የተነሳ patient ነበር እናንተ ጋር ትናንት።
እሺ፣ result ይደርሳል check እንድታደርጊልኝ ነበር።
እሺ። ስም ልውሰድ?
መስፍን መስፍን ማለት
መስፍን
አቤት።
መስፍን ወልደ ጊዮርጊስ መስፍን ወልደ ጊዮርጊስ
ትናንት ነው የተነሳው።
አዎ አዎ እ፣ ስልክ ልንገሮትና እዛ ቴሌግራም ላይ ስሙንም hi ብለው ይልኩልናል። result ከደረሰ እንዲልኩሎት እናደርጋለን ቴሌግራም ላይ
እሺ እ፣ መስፍን ብዬ ል- ልላክ ምን ብዬ ልላክ ቴሌግራም ላይ ቴሌግራም ቁጥር ልንገሮትና መስፍን ብለው አለኝ ይሄ ሰማንያ ስምንት ብሎ የሚጀምረው አይደለ ሰማንያ ስምንት ሰማንያ ስድስት የሚለው አዎ አዎ፣ አለኝ እሱ ላይ hi ብዬ ልላክ ላይ ስለማይመጣላቸው እዛ ላይ ይላኩ። እኛ contact እናደርጋቸዋለን።
እሺ እሺ thank ከደረሰ ይላክሎታል።
እሺ እሺ